ሄሎ አቤት
ቴሌ ነው ከቴሌ ነው ከቴሌ እሺ ማን ልበል ሞከር እየሞከርን ስለሆነ ነው እየሞከራችሁ ነው አዎ ለእናንተ ሲሆን ነው እንደ የሰራው
ጠብቀውና እስካሁን እስካሁን እ እስካሁን ደህና እንግዲህ አሁን የእናንተ ደግሞ ይሰማኛል
ትሰማኛለህ አዎ አይ ፕሮፐር እኛ በሞባይል የደወልነው እንግዲህ አሁን ሞ- እንደማንኛውም ሞባይል ላይ ነው ሞባይል አስራ አንድ ቤት ሰባ መጨረሻው ነው የሚታየኝ ሸክል ወንድምዬ አዎ።
መጨረሻ ሰባበስን የደወልኩልህ ሰባ አምስት በሞባይል ዜሮ ሁለት ላይ ከአንዳንድ ነው የጠራልህ ምን አልከኝ ከአንዳንድ ነው የጠራልህ አይደል
ከአንዳንድ ማለት
እ፣ ሌላ እንትን ምናምን አላለህም አ- ሳይቆይ ማለቴ ነው አይ አናውንስመንቱ ውስጥ ከቶኝ ነው መጀመሪያ
okay okay ወደ አንባ ተ- ተቋም እንኳን ደህና መጡ ምናምን ብሎ IVR ነገር ከእናንተ ጋር የተቀዳው አ እሱን ኦኬ አሰማኝና እንኳን በቃ ደህና መጣችሁ ምናምን ብሎ exactly ያው እንደዛ ብሎኝ አዎ።
ሳልዘጋው በትዕግስት ጠበኩ ዝም ብዬ ማለት ነው። ከዛ okay።
መጨረሻ ላይ አንተ አነሳህልኝ አ፣ እንግዲህ ማለት ያንተን መዝጋት ሰርቶ- የለብኝም እ? እ?
ሰርቶልኛል ያንተን እንግዲህ እስኪ ያንተንም መሞከር ትችላለህ በአንተ ሞባይል አዎ እየሞከር ነው እዚህ ሌ- ሌሎችም የቴሌ ባልደረባዎች እዚህ ስላሉ አዎ።
አንድ ላይ ነው ያለ ነው እሺ እነሱ ጋር ነው እሺ ያለ ነው አንድ ላይ ነው እሺ እሺ መልካም ያስገባ